ሰላም ጤና ይስጥልኝ።
ሄሎ
ሄሎ አሁን ሰራ።
ሁለት ሁለት ላይ login አታርጉበት እሺ።
እሺ maybe እንደዛ ስለሆነ ነው መሰለኝ አይሰራም ያለው።
እሺ
so አሳውቂኝ በደንብ ደውይበት እና በቃ እሺ so እንትን አንቺ ግርማና ናቲ ብቻ login ያድርጉ።
በቃ እኔ በሰላሳ ስድስቱ አድርጌ ያለው እነሱስ ግርማ በሀያ ሁለቱ ያርግ፣ ናቲ በሰባ ስድስቱ ያርግ። ሌሎቹን አሳ- ሀሮኒ ሱራፌልና መቅደስ አ- አያድርጉ።
እሺ
social media ላይ ይስሩ እነሱ እሺ በያቸው።
እሺ እሺ ቻው።